ነው ምንድርደር
ቦታ ለማስያዝ ነበር።
እሺ ይቻላል።
እሺ ምን ነው የሚያስፈልገው?
እ፣ ምዝገባ እና እሺ ሚኪያስ የሚያገኙት ከዚያው ነው እ ትኬትን የሚያገኙት ከዚያው ነው። ሴሚሲ ሚካኤል ኢኮኖሚክ አሶሲሽን ህንጻ ከዚያው ቦታ ላይ
አ እዚያው ጋር ነው የሚገኘው። ማን አለ?
እሺ ሚኪያስ ብርሃኑ የስምንት ሰዓቱ
እሺ
የስምንት ሰዓቱን stand up comedy ማለት እሺ፣ እየሰማሁ ነው።
እሺ ሚኪያስ ብርሃኑ ስም ስምህን ነው የምነግርህ።
ስልክ ሌላ ምን የሚያስ ስልክ ስልክ ቁጥር ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሀያ ዘጠኝ ሀያ ዘጠኝ አርባ ዘጠኝ ዜሮ ሰባት
አርባ ዘጠኝ ዜሮ ሰባት አዎ
እሺ መታደም የፈለጉት ስምንት ሰዓቱ ነው።
አዎ ብዛት
አንድ
እሺ ስለ ደወሉ እናመሰግናለን። መልካም ሌሊት ይሁንላችሁ።
እሺ መልካም ቀን መልካም ሌሊት እንድንሽ እሺ፣ ብላት እሺ፣ እሺ እሺ።
ቻው